завтра.
ሄሎ
ሰላም ጤና ይስጥልን።
አብሮ ሲም ዘርቱን ኖት
እሺ እ፣ ከምን?
ከዊፕላስ ድርጅት ነው።
okay የእኛ application ላይ ተመዝግበው ነበረ።
አ በአሽከርካሪነት ነው ወይስ በተጠቃሚነት ነው የተመዘገቡ?
በጣም ተጠቃሚ ነው። እርስዎ ግን አዎ።
አሁን የተመዘገቡት ዊፕላስ solution provider የሚለው ላይ ነው። እሱ okay።
ደግሞ ለአሽከርካሪዎች ወይም ለአገልግሎት ሰጪዎች እ፣ የሚመዘገቡበት ስለሆነ እርስዎ አዎ።
ደግሞ ተጠቃሚ ስለሆኑ ዊፕላስ solution user የሚላለን እሱን ማውረድ መመዝገብ ይችላሉ እ፣ እና አገልግሎቶቻችንን መጠቀም ይችላሉ። እንዲሁም አሸናፊ የሚያደርጉትንም referral code እዛው ላይ ማግኘት ይችላሉ። እሱን okay፣ እሺ።
በማጋራት challenge ኡን መሳተፍ ይችላሉ ማለት ነው።
እሺ እሺ፣ እሺ እሺ፣ እናመሰግናለን በጣም መልካም ቀን።
እሺ፣ thank you።
እሺ እሺ።